ጤና ይስጥልኝ ስፖርት ነው ባኮ ምልርዳው
እንትን አሁን ደውዬ ነበር እና
እሺ
እንትን ይሄ ብር ከሁሉ ስፖርት ትላንት በልቼ ነበር እና ሰላሳ አንድ ሺህ ከሁሉ ስፖርት ወደ ቴሌብር ልኬ ቀራ አየር ላይ ምንም ነገር የለም እና ትራንዛክሽኑን ስክሪንሹት አድርገህ በቴሌግራም ላክ ብላኝ ስገባ ትራንዛክሽን የሚባል ነገር አይሰራም። ምንም ነገር አያመጣም።
logout login አድርገው ይሞክሩት ይመጣሎታል።
ለሁሉም ሰው ነው፣ ለእኔም ሌላ ጓደኞቼንም አይቻለሁ። ለሁሉም ሰው ነው የማይመጣው።
አዎ system ም update እየተደረገ ሊሆን ይችላል። እሱ- ካልሆነ ግን እስከዛ logout login እያደረጉ ይሞክሩት።
logout login እያደረግን አዎ
እሺ፣ እንደዛ ምስኪን እንሞክራለን። እሺ።